Field.
Pues, espérame. አቤት የመስጠቱን ብርስ ቤት
እ፣ ወዝሮ አድርጌ ነበር አላለፈልኝም። ወደ አካውንት ስንት ብር ነው?
አምስት መቶ ብር
አምስት መቶ ብር አ ወዴት ነው? ወደ ንግድ ባንክ እ፣
ወደ ንግድ ባንክ ነው።
አ አ፣
እም። እሺ
በሌላኛው ቁጥር ነው
እሺ፣ ትነግረኛለህ አንዴ።
እ፣ እሺ፣ ትነግረኛለህ አንዴ። ቆይ ቁጥሩን አዎ፣
ዘጠኝ አስር
እሺ፣ አንዴ እሺ፣ ንገረኝ አሁን።
ዜሮ ዘጠኝ አስር
አስር
እ፣ ሀያ አንድ ሀያ አንድ
አስራ ሀያ ስምንት ሀያ ስምንት ዘጠና ዘጠኝ
የዛሬ ነው። አምስት መቶ ብር በቻፓ ነው ያረካው። መሀመድ ነው አይደለ? ወደ ንግድ ባንክ account ትንሽ ሲቆይ ስለሚቆይ ነው። እሺ ወደ ባንክ የተደረገ transaction ይገባላል። process ላይ ነው ያለው። ትንሽ ጠብቅ፣ ይገባል። እሺ፣ እሺ፣ እሺ። እናመሰግናለን።